ዮሴፍ ሆይ ማርያምን ለመውሰድ አትፍራ። የቅዱስ ማቴዎስ ወንጌል ምዕራፍ አንድ ቁጥር 20
ማርያምን ለመውሰድ አንፈራም፣ ድንግልን ለመውሰድ አንፈራም፣ የጠላትን ሐሳብ አንሰማም፣ የጠላትን ሐሳብ አንሰማም። ማርያምን ለመውሰድ አንፈራም፣ ድንግልን ለመውሰድ አንፈራም፣ የጠላትን ሐሳብ አንሰማም፣ የጠላትን ሐሳብ አንሰማም። ዮሴፍ እንዳትፈራ ለመውሰድ ማርያምን ግብሩን አትቃወም የመንፈስ ቅዱስን ከእርሷም የወለደው የእግዚአብሔር ልጅ ከኃጢአት የሚያድን ነው ሕዝቡን የሚዋጅ ማዕዷ ሰፊ ነው፣ ሕይወት የሞላበት የተራቡ ነፍሳት ጠግበው ሚረኩበት ከእናትም በላይ ናት ውበት ግብራችንን እናስገባታለን ወደ ቤታችንን። ከኪሩቤል ይልቅ በሚወደድ ግርማ ከሱራፌል በላይ በሞገስ ተሾማ ከሰማይ መላእክት ከምድር ሰራዊት ምስጋና በዛላት ድንግልኛ መቤት አናፍርም አንፈራም እንመሰክራለን የክብሯን ስንክሳር እንዘረጋለን አውሬው ተስፋ ቆርጦ ውሃ ካፉ ተፍቷል እኛም እርሷ ሆነን ድላችን ታወጇል።